ጠናት አሎ
ጠናት ስልን ሰላሳ አራት እንዴት ናችሁ? ፓፓ ምን ፓፓ ሰላም ነው?
እግዚአብሔር ይመስገን።
የለም አስተዋዋቂያችሁ ዛሬ
ምን አሉ?
አስተዋዋቂ የለም። በዲሽ ያስተዋውቃል። ትናንትና ጠዋት መጥቼ ነበር፣ ዝግ ነበር። ጠዋት
ምን አሉ? እኛ አባል ትናንትና ጠዋት መጥቼ ነበር፣ ዝግ ነበር አልኩ።
የትኛው branch ኣችን?
ይሄ ቶች ተራ በላይ ፓስተር አለው ፓስተር አረ ፓስተር መጠዋል ምን ከፍተው አባል
ጠዋት መጥቼ ነበር። አንድ ሰዓት ተኩል እናንተ ክፈተው አንተ ተኩል ከፍተናል። አረ
አልመጣችም አልመጣችም። እኔ መጥቻለሁ፣ ዝግ ነው እና ቆሜ እንትን ሆነ ይሆናል ጮኬ ጮኬ ጮኬ ምን ማቃተኝ
እ አሁን አሁን ጥያቄ ያለኝ እንትን እሺ አላችሁ
ምን?
ሱዙኪ ሱዙኪ ኤብሪ
ሱዙኪ ኤቭሪ ሁለት ሺህ አምስት አለን ባልነጠፈ
የትኛው ቆሜ አይቼዋለሁ፣ ግን ግቢያ እንዳለ ቴሌግራም page ኣችን ላይ post አርገነዋል። አሁን እ?
አሁን ቴ- ቴሌግራም page ኣችን ላይ ለጥፈነዋል። ሁለት ሺህ አምስት ሱዙኪ
ሱዙኪ ንጹህ ነው አዎ፣ ሱዙኪ ኤቭሪ አዎ፣ ማና ነው አቶ ማኑዋል ማና ነው።
እ፣ እሺ ስንት ይባላል?
አንድ ነጥብ አራት እ?
አንድ ነጥብ አራት
ኦ፣ መጨረሻ ነው።
ድርድር ይኖረናል። የተ- ካ- እንትን ከሆነ ካሽ ከሆነ እንትን ላክልኝ ልትሽ ቴሌግራም ማን- ላክልኝ ቴሌግራም ማኒ ባባ- አባት እኛ ቴሌግራም ፔጃችን ላይ ፖስተናል። ማኒ ባባ ዶት ኔት ላይ ያውቃለሁ ዝዋይን ያለው ዝዋይን ያለው ላክልኝ ቴሌግራም ስልክ ልስጥሽ ቴሌግራም ስልክ
እኮ ለእንትን ለ- ለብቻው እንድልክሎት ነው።
አዎ ያንሽና ፎቶ ላክልኝ መኪና ብቻ ፎቶ ይኸውልሽ ስልክ ቁጥር ልስ እንጂ ስልክ ቁጥር አሎ አሎ
ት አሎ።
ነው አባት እየሰማሁት ነው።
ስልክ ልስጥሽ ስልክ ቁጥር ይሄ አይደለም እኮ ሲ- እኮ system ኡ እሺ ካለኝ ልክሎት አለው።
ይኸውልሽ ስልኩ አይደለም ስልክ ልስጥሽ አልኩ ዜሮ እሺ ዘጠኝ ንገሪኝ።
ዜሮ ዘጠኝ ሀያ ሁለት እሺ
ሀያ ሁለት ሰባ
እሺ ሀምሳ ሶስት ሀያ አራት
እሺ system ኡ እንትን ካለኝ ልክሎት አለው። እሺ ላ- ያለ እሱ እዛ ላይ ያለ ቴሌግራም ስሜ ያለ እዛ ላይ ግርማ ያለ እኮ እ- እዚህ ጋር ነው system ኡ እሺ ካለኝ ልክሎት አለው።
በቃ ሞክሪ እንደምንም እሺ ዙሪያ ያለው ትላንት ባብ የነበረ እሺ እሺ